ጤና ይስጥልን። ቤስት ቤት ረዴት ነው የሚለርዳው አሁን ደውዬ ነበር እና ካርድ ተቆራርጦብኝ ነው ሌላ ስልክ ነው የደወልኩት እና ስልሳ ሺህ ብር ነበር ቴክሞን እ ስልሳ ሺህ ብር እኮ ነበረ
እሺ ቆይ ላገናኘ ያናገረች
እ?
ለ- ያናገረችን ላገናኘ እሺ
hello hello፣ እሺ ምን ነበረ
እ፣ ስልሳ ሺህ ብር ነበረ እሺ የገባልኝ አንድ ሺህ ብር እ፣ እሺ፣
መቶ አሁን- ሰባ- እ፣ አሁን jack ja- jackpot ህግ ላይ ምን አለ አሁን እ፣ ለምሳሌ አስር ሰው ቢያሸንፍ ስልሳ ሺውን ለአስር ነው የምትከፋፈሉት አ፣ እኛ እኮ አሁን በዚህ አስር ሰው እኛ አ፣ እኔ ብቻ ነበርኩኝ እኮ
እኮ አይደለም በአጠቃላይ Best Bet ውስጥ ገብቶ jackpot የመ- jackpot ኡን የመደበና ያሸነፈ ነው አ፣
እዛ አሁን አርባ ሶስት ሰው አሸንፏል jackpot ኡን እኔ ብቻ መድቤ ማንም ጋር እኮ አልተካፈልኩም። ራሴ ብቻ የመደብኩት ያ ሁሉ አዎ ገባኝ ግን jackpot አሁን አንተ ብቻ ስለመደ አንተ ብቻ አንተ ራስህን ችለህ ስለመደብክ ሳይሆን ሁሉም አጠቃላይ jackpot ኡን የመደቡ ሰዎች አሉ እሺ ከእነሱ ውስጥ ነው
ከእነሱ አርባ ውስጥ ሶስት ሰው ያሸነፈው አርባ ሶስት ሰው ከዛ አሸነፈ።
ስልሳ ሺህ ብሩን ለአርባ ሶስት ነው የምትካፈሉት ማለት ነው
okay። አዎ።
ለዛ ነው እሺ